hello፣ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
transfer አድርጌ ነበር፣ ብር አልገባልኝም።
ስንት ብር ነው እንደነ?
አስራ አምስት ሺህ ብር እሺ ስልክህን ንገረኝ። ስልክህን ንገረኝ።
እሱ በአሁን የደወልኩበት አስራ ሶስት ሀያ አሁን ዘጠኝ የደወልክበት ነው?
አ
ዛሬ ነው አባ?
አ አ
ገብቶልሃል? እሺ
እሺ፣ እሺ። መልካም ቀን ተመኘው።
ቴንኪው። ለአንተም እሺ አባ።